hello hello hello አቤት
ጤና ጤና ይስጥልኝ ደሰ
አቤት እግዚአብሔር ይመስገን ሰላም ነው ሰላም ነው ደህና ነኝ ኢትዮ ችክን ነበር የደወልኩት አዎ አዎ እሺ እ ባለፈው ቅሬታ አቅርበ ነበር አይደለ አዎ አዎ
አስራ ሶስት ጫጭቶች ከባለፈው ዙር ቀርቶብኛል ብለህ አዎ አዎ አሁን እሱን ከሻጭ እ፣ እ፣ ቡድን ጋር check ሳደርግ እንዳለ እ፣ ነግረውኛል። ከሚቀጥለው ትዕዛዝ ጋር አሁን order አለ እንደ አዛል እ፣ አሁን ገና አላዘዝኩም አዎ። ስለዚህ በሚቀጥለው ትዕዛዝ ላይ አንድ ላይ እንደሚመጣልህ እ፣ አረጋግጠውልኛል።
እሺ አመሰግናለሁ አመሰግናለሁ። መልካም ጊዜ ይሆንልህ።
እሺ መልካም ቀን እሺ